ጤና ይስጥልኝ ኢዶንክሪቭ ነው።
ሄሎ ሄሎ ሄሎ
ሄሎ ጤና ይስጥልኝ።
ናታን ገበየሁ እባላለሁ።
እሺ ድንኪት ላይ ነው የደወሉት። ምን ልርዳዎት?
እሺ ደም መዝገብ ፈልጌ ነበር።
ስንት ዓመት ነው?
ስድስት
እኛ አሁን ለጊዜው እየተመዘገበ ያለነው አምስት ዓመት እና ከዛ በታች የሆነ ሕፃን ነው እና ከዛ በላይ መመዝገብ ስንጀምር ማስታወቂያ እንሰራለን።
እሺ አመሰግናለሁ።
ስለደወሉ እናመሰግናለን።
እሺ
እሺ መልካም ቀን።
ቻው።